الو وبيجي ተቋረጠ ሽብሽት ቤት ወይ ሄሎ
ዊዝድሮ አርግቼው የነበረው እሺ አንድ ደቂቃ ጠብቀኝ እሺ ዘጠኝ በሚለው እሺ
hello ጤና ይስጥልኝ ወይነ
withdraw አድርገና አዎ አምስት መቶ ብር እሺ ቤት ቤት ቁጥርን ንገረኝ ዜሮ ዘጠኝ አይ ዜሮ የለውም ዘጠኝ ብለሽ እሺ ንገረኝ ዘጠኝ አስራ ሶስት እሺ
ስልሳ ዘጠኝ ስልሳ ዘጠኝ ነው አዎ እሺ ዘጠና አምስት አርባ ስድስት ሰምተሃል ማለት ነው